ሄሎ ወንድሙ አለም ሄሎ እንዴት ነህ?
እግዚአብሔር ይመስገን የማታነሳው ነገር ጥጋብክ።
አዎ አውቄ ነው Okay፣ የቢሮ ስልክ ነው ዝም ብሎ እንዳይመስል።
አሃ አሃ
እ አሪፍ ሆነልህ?
አዎ በቃ ኮርኒስ ተቀባ ይሁን አንዳንድ ቦታ መልሶ እዛው እንትን ይሆናል ይጠቁር ይጠቁራል።
አዎ ኧረ እባክህ ማርያምን መፈግፈግ አይቻልም ነበር በእንትን አይ አይሁን በቃ ውሃ ፍሳሽ አዳር መልሶ ይፈስበታል ዝናብ ሲነካው ማርያምን ማርያምን በደንብ ወፍራም መ- ሁለቴ ተቀባ ኮርኒሱ ራሱ እ ሁለቴ ተቀባ ኮርኒሱ ራሱ ማርያምን።
እግዚአብሔር ሌላው ግን አሪፍ ሆነ።
አዎ ቆይ እሱ ገና እንትን ልንል ነው ልንጀምር ነው በቃ እሺ፣ ሶፋውንም አዟዙሩት እሺ፣ አቡ ሲያስገቡ።
ውስጥ ውስጥ ነው ያለው እንደ- እንደነበረው እኮ አልወጣም ሶፋው ማርያምን ፀሐይ ላይ ለምን አታወጣው? አውጭ እኮ ብያን ነበር ሀገሬ።
የለም ፀሐይ ዝናብ እኮ ነው አሁን አይደለ እንደ ዘነበው።
ኧረ አደገኛ ዝናብ ነው እሺ፣ ለማን ነገ በቃ አዟዙሩት ብያታለሁ ሀገሬ። ቦታ ቀይሪለት ብያታለሁ ላስኪት ከነጠፈ በኋላ እሺ እ ሰላም በለው ስታገኝ እ እና ትግዛ በቃ እሷ ደግሞ ጨረስኩ እኮ ብሬ እ የራሷ ጉዳይ ትጨምርና ትግዛ የለኝም አምስት አሁን ጨረስኩ አይተህ የለ ሳውጣ ትናንት ራሱ ነገርኩ ልብስ ይዤ ነው ወጥቼ እ አስራ ሰባት ብቻ ቀረኝ በቃ እና በአንደኛው ሲም ደግሞ እየሞከርኩ አንደኛው ሲም ላይ እስቲ ላክልኝ አንተ ምን ምን አለ ትርፍ ምን ምን አለ ለአንደኛው ሲም ለአንደኛው ምን ምን አለ ላክልኝ ትርፍ
ምን አለ ትርፍ ምን አለክ
ትርፍ እ ምን እና ምንድን ነው የቀረሽ?
ገና አንደኛው ላይ ገና አንድ ብቻ ነው ያገኘሁት
ምን አገኘሽ አንደኛው ላይ እ መሰለኝ እ?
ኡ ኡ
ተላላኪ ይኸውልሽ፣ ከአንቺ እዛው በዛው እዛው በዛው ተላላኪ እሱማ የሉም እዚህ አብዛኞቹ ብዙ የሚጫወተው የለም እ?
ብዙ የሚጫወት ስለሌ እኔማ ጨረስኩ እኮ እኔ ጋር አንድ ጣ ነበረች እ?
አንዷ ወሰደችው ምን ነበረሽ?
ጣ
እሺ እንደዚህ አድርጊ ይኸውልሽ፣ እ አንዳንድ ብር አለሽ?
የለኝም እምቢ አለኝ ለመግዛትን ፈልጌ
ምን ምን ብር የለውም አ
እኮ ብር ከሌለው እንጂ ቢኖርሽ ይኸውልሽ፣ ከ- ከሰባ አራት ሰባ በሰባ አራትም ከተወሰደ የለ አ ከሰባ አራት ወደ ዜሮ ስድስቱ ትልቂያለሽ።
መግዛት እኮ እምቢ አለኝ ነው ያልኩህ ብርማ ነበረው እንዴት እምቢ ይልሻል?
እኔ እንጃ አ፣ ወይ በኋላ እናደርገዋለን ግቢና ሞክሪ እ
ለመላክ የሚለው ግቢና ሞክሪ እስቲ እሺ እሺ